ጤና ይስጥልኝ ማኒ ባባ።
እንትን ቲክቶክ ላይ የሆነች እንትን አይቼ ነበረ።
ምን አዩ አባት ዳ- ዳማት
አለን
እ፣ የት ነው አድራሻችሁ?
ቁጥር ልሶ ዜሮ ዘጠኝ አስራ አንድ ፓስተርና መስቀል ፍላወር እንገኛለን። አዲስ አበባ ላይ ሁለት ብራንች አለን
መስቀል ፍላወር እና ፓ- ፓስተር እንገኛለን። አዲስ አበባ ላይ ሁለት branch አለን። ጅማና ሻሸመኔ ባጃጅ መሸጫ አለን።
አዲስ አበባ አዲስ አበባ ከቁጥር ልሶ እሺ ዜሮ ዘጠኝ አስራ አንድ አስራ አንድ ሀያ ስድስት ሀያ ስድስት ዜሮ ዘጠኝ ዘጠና ላይ ይደውሉ።
ዜሮ ዘጠኝ ዘጠና
እሺ